ሄሎ ጤና ይስጥልኝ። ሄሎ ሄሎ
ጤና ይስጥልኝ።
እግዚአብሔር ይመስገን። ፍሊንት ስቶን ሆምስ ነው የደወሉት።
እ ፍሊንት ስቶን ሆምስ ነው የደወሉት።
ምናምን ፍሊንት ስቶን ሆምስ ነው የደወሉት። ምን ልርዳዎት?
አዎ፣ እሺ ምን ልርዳዎት?
አሁን በሬዲዮ ላይ ሰምቼው እሺ የሆነ አክሲዮናችሁንና የቤት ቆጥቡ የሚለውን Okay።
እንዴት ነው እሱን ለመረዳት ነው ከእናንተ የት አካባቢ ኖት?
አዎ፣ ማለት እርሶ ያሉበት አካባቢ የት አካባቢ?
እ፣ ክፍለ ከተማው ነው።
አይ አሁን ያሉበት maybe በአካል እ፣ ሽያጭ ሰራተኞቻችን መጥተው ሳር ቤት ነው እንዲያስረዷቸው።
ያለሁት እኔ አሁን።
ስለዚህ አሁን ሰው ብልክሎት ሙሉ መረጃ ለማግኘት ፈቃደኛ ኖት? እርሶ ያሉበት ጋር
ይቻላል።
ስሞትን ማን ብዬ ልያዝ?
ሳምሶን ታየ ሳር ቤት እ፣
ማስታወቂያችንን ከምን ሰምተው ነው? ይቅርታ ማስታወቂያችንን ከምን ሰምተው ነው?
ከራዲዮ ላይ okay እ፣ ሳር ቤት አሁን ልክሎታለሁ። መጥቶ መረጃ ይሰጡታል። እርሶ ያሉበትን ይህ ሲደውሎት ይጠቁሟቸው። እሺ
ችግር የለም። ስልኬ እሱ ጋር ፒጅ አድርጓል።
አስራ ሶስት አርባ ሰባ ዘጠኝ ሰባ ሰባት
አይደለም ሰባ ሶስት ሰባ ዘጠኝ ሰባ ሶስት ሰባ ዘጠኝ ሰባ ሶስት አሁን አዎ፣ አዎ።
ይደውሎታል። ያሉበትን ቦታ ይጠቁሟቸው።
እሺ እኔ ነኝ።
እሺ እሺ እሺ